ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል
እ ሰላም እንዴት ነሽ?
ሰላም እ እንትን ፈልጌ ነበረ እዚህ ቡልቡላ ብራንች
የቡልቡላ ብራንች እ ስልካቸውን ነው
check ላረግ ነበረ።
ሄሎ ሄሎ ትንሽ ድምፆት ይቀንሳል ሄሎ አይሰማም
ሄሎ ሄሎ ይሰማኛል እኔ
ሐኪም መኖሩን ነበረ የምን ሀኪም ነበር የማህፀን ነው ዶክተር እ
ዶክተር ና
ዶክተር ናርዶስ ስልክ ልስጥሽ የቡልቡላ እና ጠይቂያቸው ምናልባት አንዳንድ ጊዜ ላኖር ትችላለች አንዳንዴ ትኖራለች
እሺ ስ- ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት
እሺ ሰማንያ ዘጠኝ ሰማንያ ሰማንያ ስድስት ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት
አላ-